አጀብ ነው ጥርሶችሽም ልብ ይሰርቃሉ ልብ ይሰርቃሉ ጥበብሽ ወርዶ ወርዶ እግርሽን ሸፍኖታል እግርሽን ሸፍኖታል ያንቺን ጉልበት ያለኔ እስቲ አሁን ማናይቶታል እስቲ አሁን ማናይቶታል ያሰበሽ ለፍቶ አይቀናው ቢደክም ቢታክትም ቢደክም ቢታክትም ያለ ባል ከቶ አይወጣ ሁለምን አሽክትም ሁለምን አሽክትም በመውደድ እንደ ጥብሳ በፍቅር እንዳሪቲ ተጎዝጎዥልኝ እስቲ በመውደድ እንደ ጥብሳ በፍቅር እንዳሪቲ ተጎዝጎዥልኝ እስቲ አልባብም ነሽ አንቺዬ ዝባድም ነሽ አንቺዬ ተነስነሽ እንደ ሽቶ ይፈወስ የኔም ገላ መዓዛሽን አሽቶ ቀኑን ካንቺ ጋር ውዬ ሌቱንም ካንቺ አድሬ ብከርመው ከጎንሽ ከትዝታ ድን ነበር ቢያውደኝ ጠረንሽ አሃ የዘንድሮ ጉዴ አሃ ለማን ልናገር አሃ የምጭነው ጠፍቶ አሃ ጠተሽን ስቀር ዕዳ ነው ከእንግዲህ ሲዋልል ሲናፍቅ ይዋለው ከቶ ለመጽናናቴን ያካል ካላንቺስ ማናለው ካሳቡ ለመዳን ባገሩ አጫዋች ባይቸግር ለመውደድ ማስረሻ አሁን ማን ይተካል ባንቺ ግን አቤት አቤት አቤት ምንጮናል ፍቅርሽ ለትዝታዬ ጨዋታሽ ደስታዬ ከሌማት ከምግቡ ገበታሽ ያምረኛል ፈገግታሽ የጓጉበት ወትሮም ስጫወት ያፈዛል ቃሉ ያፈዛል ቃሉ ያንቺ ማጀብ ነው ጥርሶችሽ ልብ ይሰርቃሉ ልብ ይሰርቃሉ የትጉ ሰው አትመራው አመልሽ የታረመ አመልሽ የታረመ የሚያይሽ ባንቺ ውበት ውሎ አድሮ ተገረመ ውሎ አድሮ ተገረመ ጨዋታሽ ቅመም ሆኖ መውደድን ያጣፍጣል መውደድን ያጣፍጣል አካልሽ ከአካል ሲቀር ትዝታሽ ባይን ይመጣል ትዝታሽ ባይን ይመጣል የመውደድ ክፉ አባዜ ያናውዘኛል ይዞ በናፍቆት በትካዜ የፍቅር ብርቱ አባዜን እንደው ያንገላታኛል እያደር በትካዜ ባላይሽ መምጣት ችዬ መልእክቱ ይድረስ ብዬ ፈረሰኛ ልክ ያለው የዋሊ ደርም ሳይል ደጅሽ ጎራ ባለው ቢኖረኝ ሰጋችኜ ቢኖረኝ ሲናችኜ ሰፈርሽ ደርሳለሁ ባልችለው ከሩቅ ሆኜ ባሳብ ደጅ እጠራለሁ አሃሃ ዶሮሽን ከሽነሽ አሃሃ አጥፈሽ ማኛውን አሃሃ ቶሎ ስደጅልኝ አሃሃ ፈረሰኛውን የፍቅር ተጋባዥ ሞልቶለት ባይደርስም በአካል ካለበት ተቀምጦ ልቦን ማሳመላክ ያውቃል አቅጣጫን ሲመራው ትዝታሽ ተስፋውን ፈንድቅ ልቤ በትካዜ ይከንፋል ሞገዱን ሰንድቅ አቅጣጫን ሲመራው